ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ፎሶሊያ ላይ order አድርጎ ልታቀቡ አይደለ?
ምን አልከኝ?
ፎሶሊያ order አድርጎ ነበር አይደለ?
አዎ።
Okay ተረክቧል?
አዎ ተረክቤያለሁኝ። Update አላደረኩም መሰለኝ።
Okay ደርሶታል እቃው?
አዎ ፎሶሊያ ነው no no Lemon አቮካዶ እና ካሮት ነው የተቀበልኩት።
Okay እዚህ ጋር ፎሶሊያ እንዳልተረከቡ ነው የሚያሳይ። አዘው ነበር አዎ፣ አይደለ?
አይ፣ አዎ አዝዣለሁኝ፣ ግን አዎ።
ሁለት የተለያየ እንትን ተቀላቅሏል። ማለት ሁለት ጊዜ ያዘዝኩት ነበረ። አንዱ ፎሶሊያ እና lemon ነበረ፣ ሌላው ደግሞ ዘጠኝ ነው ምናምን በዛ ያለ ነበር ያዘዝኩት።
እም፣ ከዛ ፎሶሊያዋ ቀርታ lemon እና ካሮት አቮካዶ ተቀበልኩኝ።
Okay እሺ። በዚህ I ቁጥር think ነበር mixed ነው።
ያዘዙት?
አዎ ነው ሁለቱም በሚለው?
አዎ፣ በዚሁ ነበር።
Okay personal order ነው ወይስ የ group ነው?
አይ personal ነው የነበረው።
Okay እሺ። አንዴ አንድ ኪሎ ነበር አይደለ ያዘዙት?
አዎ
Okay ስለዚህ ነገ የት ያሉት location ኡን check ላድርግ።
እ እዚሁ ሀያ አራት ገናኛዎች Okay ስለዚህ አዎ።
መገናኛ አዎ።
Okay እሺ። ነገ አስልክልዎታለሁ። መልካም ምሽት።
እሺ